ሰላም ጤና ይስጥልን። ጭፍጭፍ እባክዎ ምንድን ነው?
ሰላም ሰላም ነው።
አፑን አፕዴት አድርጌው ነበር እሺ።
ዳረግ ቴሌብር ቴሌብር ነበር መሰለኝ ፔመንት ደስ ቴሌብር
ምን ምን ምን ላይ ያስቸገሩት? ምን ላይ ያስቸገሩት?
ቅድም ደብዬ ነበር አንቺ
ኖ እኔ አሁን ነው የገባሁት። ይቅርታ። ምን ነበር?
በቴሌግራም ላኪልኝ ስክሪንሾት አድርገሽ ብላኝ እሺ አልሰራልኝም የሰጠችኝ ቁጥር እና ዳታሽን ኮኔክት አድርጊ ነው የሚለው
ዳታሽን ኮን ዳታዬን የ- እየተጠቀምኩ ያለሁት ግን ምን- እኮ አዎ፣ በቴሌ ዳታ ተጠቀሙ ነው አይደል የሚለው?
ሚላው አዎ አዎ፣ ሳፋሪ ነው ፎን ሲም አሉት።
አይደለም የለኝም ይሄው ይሄ ነው ያለኝ በዚህ ነው የምጠቀምኩት data ውን ማስተካከል ነው። ይሄ ብዙ ጊዜ customer ላይ ይፈጠራል እና maybe የሳፋሪ ከተጠቀሙ የብቻው ነው ያለኝ group create ያደረግነውም እንደዛ እያላቸው ስለሆነ update ካረኩ በኋላ ነው እንደዛ እያለ
data ውን አስተካክሉ ነው የሚለው።
አዎ ነው የሚለው።
በቃ እሺ፣ ደጋግመው ይሞክሩት። እኔም አሳውቅሎታለሁ። እሺ፣ እንዲስተካከል
ደግሜ ልሞክረው ምንም ልቤን ያረኩት እየሰራ
ይሞክሩት። እስኪ data ውን ያስተካክሉት። እስኪ ሜቢ ዳታውን ስሪጂ ፎርጂ የሚለውን ነገር እሱን ነገር እስኪ የ- check ያርጉት።
ችግር ይኖረዋል ምን አሉኝ?
4G ነው የኔ። 4G ነው የምጠቀመው እስኪ 3G ምናምን እያደረጉ ይሞክሩት። maybe ከ data ው ስለሆነ ችግሩ። okay እኔም አሳውቃለሁ። እሺ okay